તમારે ગમી હતી
عليه السلام شوي الساعة كنا بربي تيجي ከዛ ኳንቲኒ አካሉ መቶራ አሳልፌ አላሳልፍም።
በጣም ጫጫታ አለና እየተሰማኝ አይደለም። ትንሽ ራቅ ማለት ትችላለህ?
እሺ ይኸው እሺ፣ ምንድን ነው ምን አልከኝ?
Virtual እየተጫወትኩ ነበረ።
እሺ፣
ከዛ መቶ ብር ልጫወት ብዬ ያሳለፍኩት ገብተህ አልገባልህ?
አልገባልኝ። በዚህ ስልክ ሳይሆን በሌላ ስልክ እሺ፣ የ Best Bet የምትጫወትበትን ንገረኝ።
ዜሮ ዘጠኝ ሰላሳ አንድ ሰላሳ አንድ ሀያ ሶስት ሀያ ሶስት ሀያ አራት ሀያ አራት ዜሮ ዘጠኝ ዜሮ ዘጠኝ እሺ፣ ትንሽ ጠብቅ። መቼ ነበር የሞከርከው?
አሁን አ- አሁን አሁን አስር ደቂቃ ምናምን ከሆነ
መቶ ብር ነው።
አ ብዙ ጊዜ ያስቸግረናል። ለምንድን ነው ግን?
እ፣ በቻፓ ነው አይደል የሞከርከው? ትንሽ system እያስተካከሉ ስለሆነ ነው። አሁን ገብቶልሃል? እሺ፣
እሺ።
ገብቷል። check አድርገው።